ወደዚህ ተዘዋወሩ። hello
post ነው የምንልከው።
እሺ። አይ አሁን አናግሮሽ ነበር እና ልጁ አሁን የሆነ ፎቶ ተነስተህ ላክልኝ ምናምን ብለሽ ነበረ።
ፎቶ ተነስተህ
ላክልኝ ያልሽው ወይንስ ምንድን ነው ያልሽው? ስልክ ሰባ ስምንት ቤት ስልክ ሰጠሽን ነበር።
እሺ፣ transaction history ከሆነ screenshot አድርጎ ይላክ ነው።
አይ screenshot አላደረገውም። አጋጣሚ ሲያወርድ ምንም የለውም። ID number ኡን ወይ ሊልክልሽ ይችላል እንጂ እንትን የለውም። አሁን የኛው ማለት ነው።
transaction history ስለሆነ ማድረግ አለማድረግ አሁን ነው ይችላል።
ከዛው እዛው ስለ ሞር አሁን የሚለው ውስጥ ይግባና transaction history የሚለው ከፍቶ ሲያየው ራሱ ያገኘዋል። እሱን okay።
screenshot አድርጎ ነው የሚልከው። አዎ
እሺ